Hello ጤና ይስጥልኝ። እንደምትይው አብረ ስትልም ሰላም ነው።
እግዚአብሔር ይመስገን።
ቦታ ስንይዝ ነበር የሁለት ሰው ለመክፈል ግን account ማግኘት አልቻልንም።
Okay እሺ፣ የ Donkey Tube ቪዲዮን አይተውታል?
አዎ አይተነው ግን የለም እዛ ላይ እሺ፣ ከ Donkey Tube ቪዲዮ ስር ከስር link አለች እና ሊንኳ ላይ ማለት ነው እም፣ አካውንቷ አለ።
ቢኒያም ማግኘት አልቻልንም።
ቢኒያም መለሰ ነው የሚለው አካውንቱ ወይም እኔ ንገሩት ያሁን ካለ ንገሪኝ። እሺ፣ አስቸጋሪ እሺ፣ ቢ- ቢኒያም መለሰ ነው የሚለው እሺ፣ እሺ።
አንዴ ጠብቁኝ። አንድ ሺ እሺ እ፣ ሀያ ሰባት
እሺ
ቆይ አንዴ ጠብቁኝ። ቆይ አንዴ ጠብቁኝ። አንድ ሺ
እሺ
ሀምሳ
ሀምሳ
ሰባ ስድስት
እሺ